hello ጤና ይስጥልኝ ዶንኪ ቲዩብ ምን ልርዳዎት?
እንትን ወጌሻ ኦንላይን ተጀም የእንትኑ ተጀምሯል። በአካል የሚማር አዎ በአካል አዎ ተጀምሯል።
ኦንላይኑ ምዝገባው ከአስራ ስድስት በኋላ ይቻላል።
እ ይቻላል ግን ይጨምርብሻል። እስከዛ እንትላለን።
ብሩ ይጨምራል።
እ አዎ ሁለት ሺ አምስት መቶ ይጨምርብሻል።
አ፣ እስከዛ discount አለና
okay እስከ አስራ ስድስት discount ቱ እስከ አስራ ስድስት ነው። ሌላ
አዎ
በቃ ይሰማል።
ሻይ- discount እስከ አስራ ስድስት ነው።
እሺ አይ ላጣራ ብዬ ነው ይሄንን።
እሺ ለመመዝገብ ወረፋ ላዝለዎት። እሺ አይ ቆይ መልካም ጊዜ ሆንላት።
እሺ፣ አመሰግናለሁ።
እሺ